ሰላም
ሰላም ነው።
ሰላም፣ እግዚአብሔር ይመስገን።
2LT ይኖራቸዋል እንዴ? ፒካፕ እ ትዌልቲ 2LT አስራ ዘጠኝ ዘጠና ዘጠኝ ሞዴል አለን።
ዘጠና ዘጠኝ ሁሉ ነገር ንጹህ ነው።
በፍተሻ
በፍተሻ ሞተር አለ አልፈታም።
አ፣ ሞተር አይፈልግም፣ አድሷል።
አድሷል።
አ ስንት ይባላል ዋጋ?
አንድ ከአምስት
አንድ ከአምስት ቅያሪ አዎ።
ይገባል።
እ፣ ምን አይነት መኪና ነው ያለክ?
2L ባጭሯ
አ፣ እስቲ ፓስተር አደባባዩ ጋር ነው ያለው መኪናው። ሂድና እንትን በላቸው። ይሄ መስቀል flower branch ነው።
ፓስተር አደባባይ።
አ
እሺ፣ ስልካቸው ትልክልኛለች።
ደውል፣ በዚህ ችግር የለም። አደባባዩ ፊት ለፊት
በዚህኛው ስልክ አ